Hello.
Hello.
A ver,
Hello, Brooklyn.
ይስማ እሺ ሀና ነኝ። ዴቦናሪ ሰጡ።
ኧረ አልሰጡም።
እሺ ያቅርብልኝ።
ይቻላል በሱ ይቻላል ወይ ነው
ሄሎ ጤና ይስጥልኝ። ከቢው ነበር ወይ ወይ። እሺ order ነበር መቶ ሶስት አርባ ሰላሳ ስምንት የተቀበላችሁት order ምን ያህል ይቆያል?
አይቆይም። በቃ አሁን እየወጣ ነው order።
እሺ ሰዓት እየሄደብን ነው። እሺ ቶሎ ስጡት። በአምስት ደቂቃ ውስጥ ብትሰጡት ደስ ይለኛል።
አምስት ደቂቃ እንኳን አይቆይም። አንድ ደቂቃ አይፈጅም እንደዛ አ፣ አይፈጅም። ወይ አ ይወጣል ነው።
ይወጣል። ያው ወጣ።
በቃ እሺ ቶሎ ስጡልኝ። እሺ ሰዓት እየሄደ ነው። እሺ እሺ።
ሄሎ ሄሎ ወይ እሺ ይኸው ይወጣል ብለኛል።
አዎ፣ ስንት ደቂቃ አይቼ ላሳውቅ?
እ እ አይ ስንት ደቂቃ አይቼ ላሳውቅ? ልክ ከቆዩ ማለት ሰዓት ሄደብኝ።
ከዚህ በኋላ እ፣ እ።
ደቂቃ ነው አሁን ግን ከአንድ ከ- ወይ እሺ፣ ቆይ ይሞላል። እንግዲህ እኔ ላር- ላር- ላርጋሪ ነው።
ሶስት ደቂቃ በኋላ ካልሰጡ አሳውቅ። እሺ ቦት ላይ ብሩክ